hello
አቤት ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌቤት
ምንድን እ ሽልማት የምለው ምን ተሰጥቶልኝ
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉ። ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር አለ ሽልማት። game ነው። game ኦችን ይጫወቱ። ኮከብ ዘጠኝ ሰማንያ አምስት በተላል ብሎ ይደውሉና
እኮ ትኬት ቆርጬ ነበረ ባለፈው።
እኮ ትኬት በየቀን subscribe ስታደርጉ በየቀኑ ይገባሉታል። ሶስት ቁጥር ላይ ለመጫወት የሚል አለ። እርስዎ ባለው ትኬት game ኦችን መጫወት እድሎትን መሞከር ነው።
እ እ እሺ